hello ጤና ይስጥልኝ ስቶን
hello hello አቤት አቤት ስለ አክሲዮን information ነገር ይችላል እሺ ምን ላይ ነበር ማስታወቂያችን የሰሙት እ ምን ላይ ሰምቶ ነበር የደወሉልን
ሬዲዮ ላይ ነው ሬፒ ምናምን መኪና ስለሰማ እሺ አሁን ስምና ቁጥር እየመዘገብን ነው ሀምሌ ላይ ሽያጭ የምንጀምረው
ሐምሌ ነው ሐምሌ አንድ ላይ አንደውሎታለን
okay okay አይ ያለውን ምንድን ነው ብቻ ሽያጭ ነው እንጂ ምንድን ነው እንትን አዎ።
ነው እሺ ቢለው ከሀያ ሺህ ጀምሮ እስከ ሁለት ሚሊዮን መግዛት ይችላሉ አዎ ግዢው ነው ግን ምንድን ነው ይሄ እንትን ነው የቤት እንትን አለው ነው ዝም ብሎ አክሲዮን አይ አክሲዮን ነው ያ ቤቱም አፓርትመንትም መግዛት ይችላሉ
እኮ መግዛት ይቻላል አይደል ይቻላል አዎ no አክሲዮኑ ላይ ያው dividend ነው የሚኖረው ግን ሌላ advantage አለው ጥቅም አለው አለው እሱ ሐምሌ አንድ ላይ ነው እንትን የሚያውቁት የሚታወቀው አዎ
መልካም መልካም እሺ እሺ።
ማን ልበል ስሞትን ቤተልሔም አበበ እሺ ሐምሌ አንድ ላይ እንደውሎታለን እሺ ስልኩን ያውቁታል አዎ አዎ አስራ አንድ ቤት አሁን የደወልልኝ ማለት ነው እሺ መልካም